ሄሎ
ጤና ይስጥልኝ። ዳማከሴ ፋርመርስ ነው።
እ እ
ዳማከሴ ፋርመርስ ነው።
እሺ ነው፣ ነው።
ከአሪፍ ፔ ነው የምንደውልሎት።
ከየት ከአሪፍ ፔ።
እሺ፣ ከአሪፍ ፔ እሺ፣ እሺ።
የእኛ POS machine እናንተ ጋር ይገኛል አይደል?
አዎ፣ የአሪፍ ፔ POS machine አዎ፣ አዎ።
እኛ ጋር እንደሚያሳየን ብዙ transaction እየተካሄደ ስላልሆነ በ POS ኡ እ፣ አዎ።
በቅርቡ የእኛ ባለሙያዎች መጥተው የሆስፒታል POS ኡን የሚለውን ለማሳወቅ ነው።
እሺ እ፣ ቆይ check ላድርግ። ግን ባለፈው እንደነገሩኝ ከሆነ ነግሬያታለሁ። ተደውሎልኝ ነበር ስልክ ከዚህ በፊትም እ፣ ያልተጠቀምንበት ምክንያት ምንም አይነት instruction አልተሰጠንም እ፣ አጠቃቀም አልተነገረንም፣ set ም set ም አልተደረገም ቁጭ አድርገውት ነው የሄዱት የሚል ነገር ነግረውኛል። ይህንኑ መልሼ ነግሬሽ ነበር ወይ ለአንቺ ወይ ሌላ ለደወለልኝ ሰው ተመሳሳይ ነገር ነው የደወላችሁት አሁን
ከዛ ጊዜ በኋላ መጥቶ ስልጠና የሰጠ ወይም inform ያደረጋችሁ ሰው የለም?
እ፣ አላረጋገጥኩም። check ማድረግ እችላለሁ።
እሺ፣ ምናልባት check ያደርጉና ከተወሰነ ደቂቃ በኋላ እንደውልሎት።
እሺ
እሺ